ጤና ይስጥልኝ ሁሉ ስፖርት ነው ባክዎን ልርዳዎ
transaction ቴሌ ብር አያመጣም
ቴሌ ብር
አያመጣም transaction ለማስገባትም ለማውጣትም አዎ ትንሽ technical የሆነ ችግር ገጥሞን ነው deposit ነው የፈለጉት withdraw
አይ ያው ነው ሁለቱንም
አሁን የፈለጉት የትኛውን ነው
deposit አሁን በምነግሮት ቁጥር deposit ያደርጉና ደረሰኙን በቴሌግራም ይልኩልናል እናስገባሎታለን
ከዛ እኔ withdraw ለማድረግ ስፈልግስ withdraw ለማድረግ ሲፈልጉ ይደውሉልንና እናሳውቆታለን እንዴት እንደሆነ
ነው እሺ እሺ አዎ ቁጥሩን ልንገሮት እሺ ዜሮ ዘጠኝ ሰላሳ ሁለት
እም ሰላሳ አምስት እም
አስራ ዘጠኝ እም ስልሳ ስድስት
እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትሀ አምላክ ማርዬ ነው የሚለው
እ ፍትሀ አምላክ ማርዬ እሺ እሺ ከዛ ወደዚህ ያስገቡና በቴሌ ብር ደረሰኙን በቴሌግራም ይልኩልናል የእኛን የቴሌግራም ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት እም አስራ ስድስት እም ሰላሳ ዜሮ ስድስት
እሺ